ጤና ይስጥልኝ ልስፖርት ነው ባኮ የምልዳው ጤና ይስጥልኝ እንትን ኩፖን ሁለት ዊን ነበር በቴሌግራም ፔጅ አድርጌያለሁ። አራት ቀን አባብ ነው እውነት አይደልና እንዲላክልኝ ካሀ ነው የሚለው ድረ ገጽ ቴሌግራም ፔጅ ላይ ካሀ ሄሎ እየሰማሁት ነው። ቆይ አንድ ጊዜ
እሺ።
ምንድነው ጥያቄዎት? ኩፖን ነው ወይስ deposit ነው ወይስ ደግሞ withdraw ነው?
withdrawal ይግባልኝ ሺ ሰባት መቶ ነው እኮ አላኩም እኮ withdraw የሚል ሳይልኩ እንዴት አድርገን ነው የምናስተላልፍለት?
አለ እኮ እዛ withdrawal እሺ decline decline ብሎ አንድ ሺ ሰባት መቶ እሺ እሺ። አስተላልፍለታለሁ መልስ ስናገኝ እናሳውቆታለን።
እኮ ይላክልኛ መልስ እንደዛ እየተባልኩ እኮ ነው አራት ቀን ሆኖታል እኮ የ system ችግር አጋጥሞን ስለነበር ነው። በትዕግስት ይጠብቁ፣ ይስተካከላል።
እሺ።